ጤና ይስጥልኝ ቤተሰቤት መለጣው ጤና ይስጥልኝ እናት።
ሰላም
አበን ነኝ እ አበን ነኝ።
እሺ አበን ልርዳ።
መልስ እንስራለን ብላችሁ ነበር። አሁን
ማን ነበር ያናገርከው?
እ፣ እንጃ ስም እሺ ቀኑ ምን ሙሉ ነው ነበር የተባለው።
ጉዳይ? እሺ ይቅርታ፣ ምን ነበር ጉዳይ?
እ፣ ብር deposit አድርጌ እሺ ያልገባለን አ በ CBE ነው።
አ እሺ CBE ትንሽ system fail አድርጎን ስለሆነ ነው የተስተካከለ ነው እንዳለቀ update እየተስተካከለ ነው።
ይደረጋል። እሺ አዎ፣ አሳውቀናቸዋል። እነሱ ብዙ case ነው ያለው እየተስተካከለ ነው።
ነው እያስተካከልን ነው ብለዋል። እንዳለቀ update ይደረጋል።
እሺ፣ እሺ እናት።
እሺ አይ መልካም።
ነው ትንሽ ደቂቃ ጠብቀን ስላላችሁ አ- አሳውቀናቸዋል። በቻፓ ነበር የሞከርከው አ እ፣ የ deposit text ምናምን ልከሃል፣ ልክ ያለኝ ወደ ቤት ቤት ሁሉ ልክ ያለ በቴሌግራም ልከሃል አይደል?
አዎ ልክ እንደዛ ያለኝ ከሆነ አሳ- አ- አሳውቀውልሃል probably። ስለዚህ ይገባል፣ update ይደረግ።
እሺ እናት። እሺ እሺ መልካም አመሰግናለሁ።
ቀን አበን፣ ስለደወልክ እናመሰግናለን።
መሽ